ሰላም ጤና ይስጥልኝ። ናታን በትክክል ነው።
አብሮች ጥልን ደንበኛችን ከ ArifPay ነበር ምደውሎት እሺ
POS ማሽኑ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር ደንበኛችን።
አሁን ላይ የለንም።
እሺ ምናልባት ችግር ካጋጠመው ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
እሺ እሺ ደንበኛችን ስሞትን ላይ እስከ ይቅርታ ጋር
የ- ክሊኒኩን ነው
ይቅርታ፣ የክሊኒኩን ነው አይ የእርስዎን ስም ይቅር።
ለምን ለምን ስልከሹ ነው ብዬ ነው።
ያ- አሁን ለ follow up ስለሆነ እየደወልን ያለ ነው።
እሺ አቤል ነበር።
እሺ ደንበኛችን አመሰግናለን። መልካም ቀን ይሁንልዎት።